ሄሎ ጤና ይስጥልኝ። እባክዎትን ምን ልርዳ?
ይኸው ኦሮምኛ ነው።
ሄሎ
አቤት ጤና ይስጥልኝ። እባክዎትን ምን ልርዳ?
ይሄ አፋን ኦሮሞ አሽነን ደንዳሳ ማለት ኒ ገርጋሩ
ይሄ ብሪ ወይ በበዳ
አ ብሪ ወይ በበዳ ያራና ይክቱን ይኸው
ብር ያከም ብር ሜቅ ታገም እ ብሪ ቀመለም
ለመለማ እሺ ኡርጂ ሰገል ሰዴተሚሻን ርቂቻ ቱቃቴ ለኮብሰ ጅሃ ቱቃ
እንዲዜ
እንዲዴ
ኦፍሞ አራና ይካሜ
እሺ ሰረራቲነ ኤጋ